ሄሎ ሄሎ
ጤና ይስጥልኝ።
አባትልን ሰላም ነው እግዚአብሔር ይመስገን።
አለን። በስት ቀመር ቤት ነው።
አዎ
እንትን ነበረ ትላንትና ኮረክት የሊብረን ጨዋታ ሁለት ለባዶ እሺ ያሸንፋል ብለን ኮረክቱን ሄደናል እና መለያውን እንሰጣለን። ግር ብር ነበረ ሁለት መቶ አርባ ብር
እሺ እሱ አይሰጥም እያሉ ነው። እንዴት እንደሆነ ነው። በፊት እየሰጡ ነበረ፣ እኛም እየወሰድን ነበር። አሁን ላይ ግን ኮረክቱ ማለት ያው ለመለያው ሌላ ባዶ ብለናል። መለያውን እየወሰድን ደግሞ እየመደቡ ነው።
እሺ ሰላሳ ካሸር ብር ኮዱን ንገረኝ።
ካሸር ኮድ አዎ እሺ እሺ አዎ ቆይ እ?